ያህል hello ልርዳ
እሺ፣ ቢሮአችሁ መጥቼ ነበረ CV ለማስገባት ቄራ ፈርሷል አሉኝ። አሁን ተለዋጭ ቢሮ አግኝታችኋል?
ነው ቄራ አልፈረሰም። እኛ ያለ ነው ጎተራ ፔፕሲ
ጎተራ ፊት ለፊት ፈርሰዋል ቦታዎች። የቱ አዎ።
ጋር ናችሁ ነው?
እሱ ጋር ከሆነ ያለ ፊት ለፊት ቀጭን ነገር ቅድስቶ መንገድ መግቢያ ያለች ትታዩታለች።
ቀጭን ማለት ጠቅላላው በቆርቆሮ ታሽጓል።
አዎ እነሱን ከቆርቆሮ ቦታዎች ወርዳለሁ።
ይኸውልዎት ከቆርቆሮና ቆርቆሮ ከተመታው መሀል ላይ ኮብልስቶን እ።
መንገድ ወደ ውስጥ የሚያስገባ አለ
ከመሀለኛው ላይ ቀጭን አዎ፣ መንገድ አለ እሺ፣ ከዛ ስንት ሜትር ሄዳለሁ?
እሱ- እሱ ጋር ሲደርሱ ንፋስ እ።
ስልክ ላፍቶ ፖሊስ መምሪያ የቱ ጋር ነው ብለው ሲጠይቋቸው ያሳየውታል።
እ፣ ንፋስ ስልክ ላፍቶ ፖሊስ መምሪያ።
አዎ ከሱ እሺ፣ አንዳንድ- ጽሕፈት ቤት ጎን ናቸው።
ንፋስ ስልክ ላፍቶ ፖሊስ መምሪያ ጋር ሲደርሱ አንድ አሰራር እሺ።
እርምጃ ብቻ ነው የሚራመዱት። በስተቀኙ ጉዳዩን ዘጠና ስድስት ሰባ አምስት ተብሎ የተጻፈ አለ። እዛ ላይ ነው የሚመጡት ናይተው ማለት ነው።
እሺ፣ እሺ፣ መልካም ቀን።
ይኸው በቃ።
እሺ